ሰላም ማዬ እንዴት ነሽ?
ሰላም እንዴት ነህ?
withdraw አድርጌ ነበር ትላንት ሌሊት እሺ ትላንት ማታ ክርስቲያን ንገረኝ።
በዚሁ ስልክ
አሁን በደወልክበት አ ስንት ወደ ብር ንግድ ነው?
ባንክና ወደ ቴሌብር ስንት ብር ነው?
ሀያ ሺህ ብርና አስራ አምስት ሺህ
እሺ አድርጌልሃለሁ። እሺ አባ እሺ thank you ማ እሺ መልካም ቀን።
እሺ ዳኒ ብር አለ ብር አለ ኧረ ስራ እንዴ